ማን ይሆን ለፍትህ ብሎ አድሎንም ጥሎ በጽናት እምነቱን አዝሎ ሀቅ አስከትሎ ማን ይሆን ጥቅሙን የሰዋ ለእውነቱን ብሎ ማን ይሆን ከጥቅሙ ጎራ እጁን አርቆ በጽናት ሳይጥላ ደራ ቃሉን ጠብቆ ማን ይሆን በሐቅ የሠራ እምነቱን አውቆ ማነው ማነው ማነው ማነው ሐቅን ያልጣለው ሐቅን ያልጣለው ማነው? ልመካስ ያላለ በኃላፊነቱ በኃላፊነቱ ሐቅን ያልዘነጋ የጸና በእምነቱ የጸና በእምነቱ እውነትን ያልጣለ ጥቅም ያለወጠው አደራን ያልበላ ታማኙ ሰው ማነው? እስቲ ማነው? ኧረ ማነው? ከቶ ማነው? ራሱን በሐቅ የፈተነው ማነው? ማነው? ማነው? ማነው? አ ሐቅን ያልጣለው አ ሐቅን ያልጣለው ኧረ ማነው? እጅ እግሩን አጣጥፎ ስራን ያልበደለ ስራን ያልበደለ ፍትህን ያልረሳ ቃል ያላጎደለ ቃል ያላጎደለ በሐቅ የተለካ ተግባር የመዘነው እምነቱን በገቢ ያሳየ ሰው ማነው? እስቲ ማነው? ኧረ ማነው? ከቶ ማነው? ራሱን በሐቅ የፈተነው ማነው? ማነው? ማነው? ማነው? አ ሐቅን ያልጣለው አ ሐቅን ያልጣለው ኧረ ማነው? ማን ይሆን ለፍትህ ብሎ አድሎንም ጥሎ በጽናት እምነቱን አዝሎ ሐቅ አስከትሎ ማን ይሆን ጥቅሙን የሰዋ እውነቱን ብሎ ማን ይሆን ከጥቅሙ ጎራ እጁን አርቆ በጽናት ሳይጥላ ደራ ቃሉን ጠብቆ ማን ይሆን በሐቅ የሠራ እምነትን አውቆ ማነው ማነው ማነው ማነው አ ሐቅን ያልጣለው አ ሐቅን ያልጣለው ኧረ ማነው? የታሪክን ማግስት መጪውን ያወቀ መጪውን ያወቀ በዋዜማው ሰዓት ሐቅን ያልደበቀ ሐቅን ያልደበቀ የጊዜን መስታወት ከቶ የሚጠብቀው ዛሬን ያወቀበት የሰራበት ማነው? እስቲ ማነው? ኧረ ማነው? ከቶ ማነው? ራሱን በሐቅ የፈተነው ማነው? ማነው? ማነው? ማነው? አ ሐቅን ያጣለው አ ሐቅን ያጣለው ኧረ ማነው? ማነው? ማነው? ማነው? ማነው? አ ሐቅን ያጣለው አ ሐቅን ያጣለው ኧረ ማነው? ማነው? ማነው? ማነው? ማነው?